ነው ሰላም ወይዘሮ ህክመት ዋሌኩም ሰላም አለን። ፌስቡክ ላይ የ summer camp ፕሮግራም ለልጆች የሚል አይተው ተመዝግበው ነበረ። ትምህርታዊ የ summer camp ፕሮግራም ለልጆች የምን የምን ፕሮግራም ትምህርታዊ የ summer camp ፕሮግራም የሚል አይተው ለልጆች የሚል አይተው ተመዝግበው ነበረ።
አዎ አስታወሱ?
እ፣ አስታውሻለሁ። አዎ።
እሺ፣ መ- ጥያቄ ያሉት ወይዘሮ ህክመት ወይስ ሙሉ መረጃ ነው አዎ የሚፈልጉት?
ትንሽ ራቀንና ተው ነው እኛ ወደ ነው እንዴ? አግ- contact አድርገው ነበረ።
contact አድርገን ነበር። እ፣ branch ወደዚህ አካባቢ የለንም ማለት ነው።
እ፣ ዘ- አዶት እኮ አለን።
አዶት እ፣ አዶት እ፣ ወደ ሳር ቤት አዎ
አዎ፣ ግን ያው ትንሽ at least ጦር ኃይሎች ድረስ ቢሆን ብለን ነበር ያሰብነው። transportation ኦኬ።
እንቸገራለን ልጆች ኦኬ።
ስለሆኑ። ከዛ እም፣ እሺ እሺ፣ ወይዘሮ ህክመት አመሰግናለሁ።
እኛም እናመሰግናለን። መልካም ቀን ይሁንልዎት።
ቀረብ ብትል ወደዚህ ደስ ይለናል። ብዙ customer ይኖራቸዋል። የልጅ ሰፈር ነው።
እስቲ እሺ፣ ወደ ቤት ወደ አ ወደ እሺ ቤት እስቲ እንትን እንትን option አለን እኮ እ፣ አምስት ስድስት ልጅ ወይም ከአስር በላይ ልጆች ካሉ እም፣ ወደዛ መተን ማስተማር option አለን።
እም።
ለሁሉም ሌሎች ተደራሽ ለመሆን ስለሆነ እየሞከርን ያለ ነው። አካባቢዎች ላይ ያለውን እ፣ ተማሪዎች ካሉ አስር አስራ አምስት ተማሪ ካለ እኛ coach ኦችን ልከን በ service laptop ኦቻችንን ልከን እዛ ባሉበት እንዲማሩ የማድረግ option አለ።
እም፣ እስኪ ከእንትኖች in case እዚህ አካባቢ service የመስጠት እ፣ እድል ሲ- ካላችሁ ኢንሻአላ አስታውሽ ወይ ደግሞ ትስ- ማስታወቂያችሁን ልቀቁ። ብዙ ተጠቃሚ የምትሆኑ ይመስለኛል። እንደናንተም እንደ ህዝቡ
Okay።
የዓለም ባንክ ቤተል ጦር ኃይሎች አካባቢ በጣም ብዙ ነው።
እሺ።
ሌሎች service ኦች ደግሞ የለም። almost በደቡብ እሺ።
ስደውል እንግዲህ ተመሳሳይ service ኦች ራሱ ስደውል ወደ ጀሞ ለቡ በቃ ያለው አዎ አዎ አሁን ያለን option እንደዛ ነው። coach ኦቻችንን በራሳችን service ልከናቸው range አላቸው። ይሄን ያህል ተማሪ ከሆነ እ፣ ይሄን ያህል ነው ለአጠቃላይ ተማሪ የምናስከፍለው ተብሎ range አለ። እንደሱ አይነት range አለ። ስለዚህ አሁን ባለፈውም online class ኦች እና እ፣ ሄደን በቤቶቻቸው የምናስተ- የምናስተምራቸው ልጆች አሉ። ስለዚህ ይሄንን option አስር አስራ አምስት ተማሪ እርሶ ካገኙ አለን ካላችሁ እናንተ እኛ ደስ- እ፣ ሰ- coach ኦቻችንን ልከን ከሹፌሮቹ ጋር እንትን ማለት እንችላለን። class ኦቹን መስጠት የሚችሉበት option አለን።
እሺ፣ ኢንሻአላ በቃ እነዛን አሻለሁ። ለአሁኑ እንግዲህ ይቅርታል።
ምንም ችግር የለውም። እሺ፣ ወይዘሮ ሂክመት መልካም ቀን ይሁንልዎት።